hello ጤና ይስጥልኝ ትምህርት ቤት ሀረግ ነኝ እባክዎ ምን ልርዳዎ
በእናትህ ትናንትና ማታ እም
እንትን ብሩ አስገባው ብር አስገባ አዎ፣ ግን ገና አይገባም።
ወደ ቤት ቤት ነው ያገባ- ያስገባው deposit ነው
deposit ነው deposit እሺ ከቴሌ ብር ነው ከምንድን ነው deposit ያደረግከው ቴሌብር።
ቴሌ ብር ስለዚህ deposit ያደረክበትን slip በቴሌግራም ላክልን ለእኛ
ምኑ
slip ኡን slip ኡን screenshot አድርገህ አይ receipt አዎ receipt አየ እሺ እሺ መልካም ቀን okay።